ሄሎ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አስቴር ኖት?
አሁን ላይ ከቺፕቺፕ ነበር የምንደውለው። ከቺፕቺፕ ነበር የምንደውለው።
እሺ።
ይቅርታ ቺፕቺፕን ይጠቀማሉ አይደለ?
አዎ።
ስለ ቺፕቺፕ አንዳንድ ጥያቄ ጠይቀውት ነበር። ይቅርታ እሺ፣ እሺ።
ቺፕቺፕን እንዴት አገኙት?
አ- አሪፍ ነው።
አሪፍ ነው።
አዎ፣ አሪፍ ነው።
okay customer service ላይ ያለውስ ነገር እንዴት ነው? ተመችቶታል ወይስ ሚስታችሁ?
ለእኔ ተመችቶኛል። የሌላውን አላውቅም፣ ለእኔ ተመችቶኛል። ግን ትናንትና ደግሞ እንትን ስንል አቮካዶ እ።
ምናምን የለም አሉ።
okay የለም ተባሉ። አቮካዶ የለም።
አዎ፣ አቮካዶ ያዘን ነበር እዚሁ ጤና ጣቢያ ላይ ብዙ ኦኬ።
ልጆች የለም አሉ። ዛሬ ያዘዋል መሰለኝ እኔ ኦኬ የለውም ነበር።
system ኡን ሲጠቀሙ እንዴት ነው? ቺፕቺፕ application ን ሲጠቀሙ የሚከብድ ነገር አለው ወይስ ቀላል ነው?
እኔ አልተጠቀምኩትም። ልጁን ያስገባው እ።
ያው በአስገባው መሰረት ነው የተጠቀምነው። ምንም ብዙም አይከብድም አይቀልም።
እ፣ ስለዚህ ከተቀበሉት product ውስጥስ እንዴት ነው ያለው ነገር? ጥሩ product ደርሶታል?
አዎ ሁሉም ነገር ጥሩ ነው። ለእኔ በጠበቁት quality አግኝተዋል product ኡ?
በ- በላይ ኦኬ በጣም በወጣት ቆንጆ ነው።
thank you። እሺ ሌላ ቺፕቺፕ application ላይ ተጨማሪ ይሄ ቢኖር ብለው የሚሉት product ካለ ቢነግሩና ያው ለመጨመር አዎ አቮካዶ ቢኖር እ፣ ብርቱካን አለ
okay orange እንኳ የለም።
እኮ ብርቱካን ቢኖር እንዲህ የሚፈለጉት የሚፈለጉት እንትኖች ቢኖሩ ደስ ይላሉ።
okay ስለዚህ ብርቱካን፣ ሙዝ ምናምን ነው።
ብርቱካን ምናምን ቢኖር አሪፍ ነው።
okay እሺ delivery time አድራሾቹ በዚህ ተቀጠላችሁ አሪፍ ነው።
እሺ ሰዓቱስ እንዴት ነው? በሰዓቱ ነው የመጣሎት በተባሉበት ሰዓት?
አዎ
okay እ፣ ግን driver ኡ ማለት ስንት ነው?
በቀደም ጓደኛዬ አንድ መልዕክት እየነገረችኝ ነው። አርባ አንድ ብር ተባልኩና አርባ አምስት ብር ሳያውቁት ይሁን አላውቅም።
እም፣ ለሌላው አርባ አንድ ብር የተቀበሉት ለእኔ ግን አርባ አምስት ብር ነው እያለች ነው።
አይደለ? ኦኬ።
በአንድ ቀን ውስጥ እሱ በየቀኑ ይለያያል ዋጋው እኮ አዎ፣ ግን በዛው ዕለት
በዛው ዕለት ነው።
አርባ አንድ ብር ከሁሉም ተቀብሎ ለእኔ ግን አርባ አምስት ብር ነው የምትለው። ያው ኦኬ።
ያናግር ያናግር ወጣ okay እሱን ነገር እናስተካክላለን። እሺ ለማስተካከል እሺ delivery ለእኔ ግን እ?
በላኩት ነው ይመጣል። እኔ እሺ delivery service ኡስ እንዴት ነው? customer ጋር ሲያደርሱ driver ኦች ያለው ነገር ምናምን በጎበዝ
አሪፍ እውነት ነው።
ለመናገር አዎ።
okay እዚህ የሆነ ወጣት ትንሽ ልጅ አለ። እሱ የዞረ ነው ሰዎችን እያናገረ እኔ የሚያገኘው በአጋጣሚ ሰው መጀመሪያ የተጠቃሚ መሰለኝ።
እም፣ ተጨማሪ ይሄ ቢኖርን ይሄ ቢስተካከል ብለው የሚሉት complain አለ ሲንገሩ ተስተካክለው በተባለው ሰዓት ለመድረስ ነው የሚስተካከለው። እና ደግሞ ያው ከእሱ እንትን ሰራተኛ ካሏት ቀልጠፍ ቀልጠፍ ያሉ ይቻላል። ይሄ ስራ የሚናገር ቀልጠፍ ያለ እንደ አንዳንዴ ስናየው ደላሎች አ- አንደበታቸው ተባለ አዎ አዎ አሁን ይሄ ባለፈው የመጣው ልጅ ለእኔ ጥሩ ነው። ሁላቸውም ከሹፌር ጀምሮ ሹፌሯም እም፣ ታርጋ ላይ እስኩሚቲ ምን ይምጣልሽ ምን ይደረግልሽ የሚል ነው okay የነበረው እና ብዙዎችን እያነጋገረ ነበር እና እንዲህ አይነት ልጆች ብትጨምሩ ለእናንተም ይበዛል ጥሩ okay ነው ከ- እንትን እንዲታወቅ እስከተፈለገ ድረስ አዎ፣ አንድ አዎ።
ነገር አንዱን እ, አዎ ትንሽ ትጎዳላችሁ ተጎድታችሁ ነገ- የእናንተ ነገር ገኖ እንዲወጣ ያደርገዋል okay ስለዚህ የልጆች መጨመር ቢኖር ጥሩ ነው ቀልጣፎች ናቸው የሆነችም ሴት መታለች ይልቅ በጣም ደህና ነው okay ብቻ ብቻ ቀልጠፍ ያሉ ልጆች ቢኖሩ ጥሩ ነው ብዬ የራሴን አስተያየት እሰጣለሁ።
okay ለሰጡ ምላሽ ከልብ እናመሰግናለን።
ችግር customer ኣችን የለውም። እንትን አቮካዶ አሁን ልኩልኝ ያላችሁ አይደል? በጓደኛዬ ስልክ ተልኳል።
አቮካዶ order ካደረጉ ይደርሳል። አዎ ዛሬ order አድርገው ከጨረሱ ነገ ይመጣሉታል።
በቃ እሺ፣ ልክ ያለውኝ። አመሰግናለሁ። እግዚአብሔር ያክብርልኝ።
መልካም ቀን። እሺ ምናምን እሺ፣ ምናምን።
እኔ ለሁላችሁ እሺ እሺ